ሄሎ ጤና ይስጥልን ጉዳይ እናባላሉ እባክዎ ምን ልርዳዎት? ሄሎ ጤና ይስጥልን ጉዳይ ሄሎ ሄሎ ጤና ይስጥልን ጉዳይ ነው የደወሉት ምን ልርዳዎት?
ዛሬ መተን ነበረ እሱ ጋር እሺ
እና አሻራ የምንሰጠው ስንሄድ እዛ ስንሄድ የእንትን መታወቂያና ኮፒ መታወቂያ ኮፒ አድርገንና ውርድ ፎቶ ብቻውን ይዘን የምንሄደው
አዎ አዎ
ሌላ ያስፈልግም?
ለአሻራ ነው አይደለ እያሉኝ ያሉት?
አዎ ለአሻራ ከሆነ ፎቶ አንድ ጉርድ ፎቶግራፍ እና ሀምሳ ብር ያስፈልገዋል።
እሺ እሱን እሱን ይዘው ይሄዱ።
እሺ እሺ እሺ፣ መልካም ቀን ይሁንልዎት።
እሺ ደውለሽ